ጤና ይስጥልን ዋሽንግተን የህክምና ማዕከል።
እሺ ሰላም፣ የአምቡላንስ አገልግሎት ፈልገን ነበር።
እሺ ከየት ወደ የት ነው? ይሰማዎታል?
እ?
hello፣ ከየት ወደ የት ነው?
ወይ ይሰማል?
ከ- የት ነው?
ከጥሩነሽ ቤጂንግ ሆስፒታል ወደ አሚን ጀኔራል ሆስፒታል።
እሺ ቁጥሮትን ልውሰድ። ስልክ ቁጥሮትን ልውሰድ።
ዘጠኝ ሀያ አንድ ሀያ አንድ
ሀምሳ ሶስት ሀምሳ ሶስት
አስራ ስምንት ሀምሳ ሁለት
ይቅርታ ልድገምልዎት፣ ዜሮ ዘጠኝ ሀያ አንድ ሀምሳ ሶስት አስራ ስምንት ሀምሳ ሁለት አይደል?
አዎ እሺ አሁን ይደወል።
እና እንትን ነው neonate ነው እናት እ፣ okay ይደውሉልኛል እንትን መረጃ ነው አዎ አዎ ይደውላሉ ነርሶች።
እሺ እሺ